አይደል እታለት ደህና ነሽ?
እንዴት ነሽ?
ከም
ምንድን ነው ስደውልልሽ ማታንሽ? አልወጣሽም እንዴ ከቢሮ?
ተይዤ አሁን አትወጪም ከቢሮ?
ኧረ እኔ እተኛለሁ እዚሁ ማደር ነው የፈለግኩት ዛሬ። ነገ ምነው?
እሄዳለሁ። ነገ ነገ እዚህ ሰርቼ ነገ ማታ ወደ ቤት እሄዳለሁ።
ይሻላል።
ጀኔ ጅር ምን ምን ነው ኧረ ዝም ብዬ ነው።
በሰላም ነው? እንዴት አልፎ አንቺ ጋር ደህና ደህና ነሽ?
እ?
የት እየሄድሽ ነው?
እንዴ እድር የሴት እድር እየሄድኩኝ OK ዛሬ ሴት ትድራለሽ?
አህ እንዴት ናችሁ? እንዴት ደህና ነኝ።
ዋላችሁ? ዛሬ ዋል- ውሏችሁ እንዴት ሆነ?
ውሎ እግዚአብሔር ይመስገን ደህና ነው።
እቅዳችሁ ተሳካ?
እ?
እ፣ ሰኒ የት ነች?
ሰኒ ቢሮ ደህና ዋል ማለት ነው። አንቺ ጋር አዎ፣ እኔ ጋር ነው እንዴ?
ናቸው። ግን ማን ይዟችሁ ሊሄድ ነው? ምረት መጣል ይዛችሁ ይሄዳሉ ብላናለች። እንግዲህ ነው እንዴ? ደህና ነች አይደል? ደህና ናት ስላልሽኝ ዛሬ ሳልደውልላት አዎ ዋልኩኝ ደህና ነች፣ ደህና ነች፣ አይደል?
አዎ ደህና ነች። እግዚአብሔር ይመስገን።
በቃ ሰላም ቢያት በቃ ታለ ምድር ቤት ልገባ ነው።
በቃ እሺ፣ እሺ ደህና ደሩ። እሺ ደህና ነች።
እሺ